hello ሰላም ጤና እንዴት ነህ?
አብሮ ይስጥልን ሰላም ነው።
አለን
አይ ስልኬን የሆነ ሰው ተቀብሎኝ በዚህ ስልክ ደውሏል። ስለማላቀው ነው ለመረጃ
በዚህ ስልክ ደውሏል።
እ ስልኬን ተቀብሎኝ ነበረ ጓደኛዬ ነው።
እሺ ከተቀበለኝ በኋላ ደግሞ እ በአጭር ቁጥር ደውሏል። ቁጥሩን ስለማላቀው ለማረጋገጥ ነው ይሄ bet bet ቁጥር ነው።
እ ቤት ቤት ቁጥር ነው። ይሄ የደ- የተደወለበት ነዋ።
አ
ይሄ ቤት ቤት ነው።
ዲስትሪክት እም።
ማለት ስ- የስርጭት
ይሄ ቤቲንግ ነው። አትጫወትም?
እሺ እሺ
እሱ ነው።